እየተንቀጠቀጥኩ ነው። ኤኔ ነው። ጤና ይስጥልኝ። ከቢጃይ ነበር የምንደውለው። ከቢጃይ ነበር የምንደውለው።
ከምን?
ከቢጃይ ኢትዮጵያ ነበር የምንደውለው።
እሺ፣ እሺ፣ የእኔ እናት እሺ።
በተደጋጋሚ ስልኮች ቢደወሉት አያነሱም ደንበኛችን። የጥገና ክፍሎች ለመምጣት ከትናንት ጀምሮ ስልክ ቢደውሉም የሚመልስላቸው ሰው አጥተው ነበር።
አዎ፣ ቁጭ አድርጌ ወጥቼ ነው። ይቅርታ፣ ውል ልዋዋል ወጥቼ።
ጀሞስ ኖት አይደለ?
አዎ፣ አማን ጃምባውት መሳለሚያ የት አካባቢ ያለው መሳለሚያ ነው?
መሳለሚያ ኮተቤው ካራ።
ኮተቤ ካራ ያለው
አዎ፣ ምኑ ጋር ነው ልዩ ቦታው?
ልዩ ቦታው ካሳይ ምንጭ።
እሺ ደንበኛችን የጥገና ክፍሎች ተመልሰው ይደውላሉ። እባክዎትን ስልኮትን ክፍት ያድርጉልዎት፣ ያስተናግዳሉ።
እሺ፣ እሺ፣ እሺ።
እናመሰግናለን።